ሄሎ ጤና ይስጥልኝ።
ሄሎ እማ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን። ከዚህ በፊት አስቤ ነበር ጤና ስራ ይስጥልኝ። ጤና ይስጥልኝ።
አብሮ ይስጥልን አልኩሽ እማዬ። ሄሎ እሺ። ሄሎ
ሄሎ እሺ፣ ምን አይሰማም?
አሉኝ?
ከዚህ በፊት እናንተ ጋር ሄሎ ተመዝግቤ ነበር።
እኔ ይሰማኛል።
ከዚህ በፊት እናንተ ጋር ተመዝግቤ ነበር እሺ
እና ምንድን ነው የለም አንድ ሁለት ወር እሺ፣ ሆኖኛል እያዳመጥኩኝ ነው።
እ
okay፣ የስራ ጥሪ የስራ ጥሪ ደርሶት አያውቅም? የስራ ጥሪ ደርሶት አያውቅም?
አንድ ሁለቴ ደርሶኛል። አንዴ ጀሞ ሄሎ?
ብለውኝ ሄሎ ይሰማኛል። ሄሎ ሄሎ እሺ፣ ምን አሉኝ? እየሰማሁኝ እኔ እየሰማሁኝ ነው።
እሺ አንዴ ለቡ ብላችሁኝ ግን እየሰማሁኝ የፈረንጅ ነው።
ለቡ ብላችሁ ደውላችሁልኝ ነበር አንዴ ግን እሺ፣ በዚህ- የፈረንጅ ምግብ እ
እሺ፣
የፈረንጅ አንድ ምግብ ሳይንስ እና ማሞቀት ነው የአበሻ ብላ ስላለችኝ ሳይንስ እኔ ደግሞ ማሞቀት የፈረንጅ ነው።
አልችልም ከፓስታና መኮሮኒ ውጪ።
okay፣ እሺ። በዚህ ቁጥር ነው የተመዘገቡት እንዳይሉት።
አዎ
ሄሎ አዎን፣ በዚህ ቁጥር እሺ ነው እ፣ አሁን ላይ የጽሁፍ መልእክት ነው የምንልከው እና እ።